Hello ሰላም ጤና ይስጥልኝ። ሰባት ኮመንደር ተወው
ጤና ይስጥልኝ። እንዴት አደርሽ? ትናንት በሀያ ስድስት order ያደረኩት ነበረ እና office ላይ ነበር እና ትላንትና ደውለውልኝ ወደዛ ሌላ order ስለሌለ ሰኞ አንድ ላይ እናመጣለን እና አስታውሽን ብለው ትላንት ማታ ላይ በቢሮ ስልክ ደውለውልኝ ነበር።
Okay ነገ ሰኞ እንድመጣ ነገ ሰኞ እንድመጣሉት ነው። እሺ ምን ምን product ነው?
ሽንኩርትና ቲማቲም
ሽንኩርትና ቲማቲም በሀያ ስድስት order የተደረጉ ናቸው። በእርሶ admin okay አስራ አንድ ኪሎ ነው ቲማቲሙ አይደለ?
አዎ።
በቃ ችግር የለም። እሺ ነገ እንዲመጣልዎት አደርጋለሁ ሁለቱንም product።
እሺ፣ እሺ። አመሰግናለሁ።
መልካም ቀን። እሺማ።
አሜን። ደውላችሁ